የሎንጅ ሪሌሽንሽፕስ ነው የማነኝ ምንልርዶ
የህግ አገልግሎት ነው አሁን ይሰጥበት አለ
አዎ አዎ እንሰጣለን
እንትን ነበረ ማማክረው ጉዳይ ነበር ምን ነበር ላይ ነበር
ሄሎ ይሰማኛል
አንዲት የነበረች እና እሺ
ባለቤቷ ጋር እዚህ በሰማንያ ጋብቻ እንደዚህ ሲኖሩ
እሺ ከዛ ባለመግባባት ጥሏት ወደ ሌላ ቦታ ሄደ
እሺ ምን ያህል ጊዜ አብረው ቆይተዋል እ ወደ ሁለት አመት በላይ
እሺ የጋብቻቸው ሁኔታ ምን አይነት ነበረ
እ እንደዚህ በባህላዊ እንደዚህ ተፈራርመው ምናምን
እሺ
እና ይሄ ብዙ ከቤት ቁሳቁሶች የጋራ ንብረት ምናምን የሚባል ነገር የላቸውም ሌላ እህም፣ እሺ
እና ግን እሱ ጥሏት ወደ አዲስ አበባ ሄደ ከክፍለ ሀገር ወደ አዲስ አበባ ሄደ